ሀሎ ሄሎ አቤት ይንገሩኝ። እሺ ዜሮ ሰባት ዜሮ አራት ዜሮ አራት አርባ ሶስት እሺ ሀምሳ ሁለት እሺ ሰማንያ አምስት
ፎዙ
አዎ
okay ንግስት ላይ ስልክ ቁጥሯን አዎ።
ልንገሩት። ስትረከብ item ኡን ወይ ይቀበሏታል ወይንም ብሩን ትልክሎታለች።
እሺ ይሄ- የት ዘጠኝ እንዳለ- አንድ እሺ ስልክ ያዙልኝ እስኪ ዜሮ ዘጠኝ አስራ አንድ ይጠይቋል። ቁጥሩ- ቁጥሯን ልንገሩትና ያናግሯታል። ዜሮ ዘጠኝ አስራ አንድ ሀምሳ
ዜሮ ዘጠኝ አስራ አንድ ሀምሳ
ሀያ ስድስት ሀምሳ ሶስት
ሀምሳ ሀያ ስድስት ሀያ ስድስት ሀምሳ ሀያ ስድስት ሀምሳ ሶስት ሀምሳ ሶስት እሺ።
መጨረሻው እሺ እናቴ እም፣ አመሰግናለሁ።
ደውላችሁ መልካም ቀን።
እሺ።
okay።